ጤና ይስጥልኝ። እሺ
ቴሌግራም ላይ hi ብዬ ላኩበት። አበባን አድርጌ
አዎ፣ ቅድም አውርተን ነበር አይደለ?
አዎ አዎ hi ብዬ ቴሌግራም ላይ መስፍን የሚል አዎ፣ ስሙትን የጠየኩት ነበረ።
መስፍን ነው የሚለው።
ቴሌግራም ላይ
አዎ
በእንግሊዝኛ ነው በአማርኛ ነው የተጻፈው?
በእንግሊዘኛ ማለት screenshot ያደረኩት ራሱ አበባና የእጅ ምልክት አድርጌበት ነው የላኩት።
okay፣ እሺ እየፈለግኩት ነው። በእኛ account ነው የላኩልን።
ዜሮ ዘጠኝ ዜሮ ሶስት አርባ አራት አዎ፣ ሰላሳ ሰባት አርባ ሰባት እሺ ልፈልገው። እሺ ቴሌግራም ላይ ይቅርታ፣ አሁን ይልኩልናል። አሁን እንድናየው ከላይ እንዲወጣ ብዙ text ስላለ። hello hello፣ ይሰማል? hello hello hello፣ ይሰማል?
ቴሌግራም